ማስተዋል ጥሩ ነው ትእዛዛቱን ማክበር ያኖራል በሕይወት በሰማይ በምድር የማያልፍ ቀን የለም ታሪክ የማይሆን በአምላክ አንድ ቀን ነው አንድ ሺህ ዘመን ሁሉም ያልፋል እግዚአብሔር ያሳልፋል ሁሉም ያልፋል እግዚአብሔር ያሳልፋል ልጆቹን መቼ ይረሳል